አቤት
አገኛት ሄሎ፣ አቤት።
ተመሯት አዎ አግኝቻታለሁኝ እና የቻኖሊውን ጫለኝ ሳስተካክሉልኝ እናት ሄሎ የቻኖሊውን ሄሎ።
ጨርሻለሁ ሰዓት አስተካክሉኝ ከስተመሯን አግኝቻታለሁኝ አዎ
ንገረኝ ኦርደር ነበርክን የቻኑሊውን የቻኖሊውን ቆይ እሺ አንዴ ላውጣው አዎ።
ይቅርታ እሺ ቆይ እሺ
ሰማንያ ሁለት ሰላሳ አራት እናት እሺ በቃ ይስተካከላል አዎ ሰዓት አስተካክሉልኝ አቆይቶብኝ ነው እሺ እሺ እሺ እሺ እሺ እናት